አልሰራም ከዚህ ሄጄ ይሄን አይደለም። አይ hello hello
ሰላም፣ ከችፕ ነበር የምደውለው።
ከየት?
ከችፕ እሺ
እ የበዓል ፓኬጅ ተልኮሎት ነበር አይደለ?
አዎ አዎ።
እሺ እ አስተያየት አለው አይ ሰላም ሰላም፣ ማለት ቆንጆ ነው የደረሱት።
ጥሩ ነበረ። አዎ
እሺ ምን የጎደለው ነገር ምናምን ካለ
እ ላት የጎድለው መስለኝ አንድ ቂጥ
እ ላቱ የጎድለው ይመስለኛል።
ምን አለ
ላ- ላቱ okay፣ ላት አልነበረውም።
አዎ፣ እሱ ብቻ ነው እንጂ ሌላው ሰላም ነው።
እሺ ሌላ
አይ ሌላው ነገር የለም።
ሌላው ሰላም አሪፍ ነበር።
በቃ እሺ ጥሩ ነው።
እሺ
እና ለሌላ አመሰግናለሁ ጊዜ አስተካክለን እንልካለን። እሺ፣ እሺ፣ መልካም ቀን።
ለሁላችሁ